አጀፈርም ግባ ጨፍርኝ። ሄሎ ይኸው ይሰማኛል።
እንዴ ሰላም ነው እህት? አንቺ እሱ ቤት ሰላም ነው።
አደና ቆይ ምን ወደ ልንገርሽ እሺ ሰባ ሶስት
ሰባ ሶስት ሰባ አራት ሰባ አራት ምን ሆነበት?
ኧረ እኔ ሌላ ቦታ ነው ያለው እህቴ በእናትሽ
ምን እንዲወጣልክ እንዲወጣልክ ነው?
አዎ አዎ ፍቅር ነሻ ከዚህ ውጭ ሌላ order ይዛል? መሰረት ነኝ።
መሲ እንዴት ነሽ ደህና ነኝ ያለው ሌላ order ይዛል? ከዚህ ውጭ ኧረ አልያዝኩም ኧረ እሺ አንዴ እስከፍትልኝ ጠብቀኝ። እሺ እሺ የት ነው ይሻል ሄለው ዮኒ ሄለው አ ዮኒ ታች ተራ ኧረ ና እስኪ ና እና እናወራለን አይ ና እሺ ና እሺ እሺ ና ምንድን ነው ገርጂ እንደሆንኩ ታውቃለች ከቦሌ
ወንድን አቤት
አ- ስራ ብላል ኧረ በስመ አብ ኧረ እህቴ እ
ስራው ተብላል ወንድ ሰ ሌላ ኦርደር አለ ኧረ ኦርደር ይዣለሁ ይዣለሁ አንደኛ ኦርደር አለ እኮ ቅድም ስጠይቅ የለም አላልክም እንዴ?
ይዣለሁ እ- እኔ አይደለሁም እኮ ሳሚ እኮ ነው የሳሚን የያዘው እባክህ እኔ አይደለሁም የሳሚ ያነ ባህሪውን አታውቂውም የረባሹ ያረረው እግዚአብሔር እሱ ነው የያዘውና እሱ ነው አስወጣው ብዬ የሰጠሁት እኔ ይሄ እኔ ጠግም በዛ ህግም ምሬ ነው ሳሚ ያውቀው።
እኮ አሁን ገባኝ። ዱስን ከዚህ ውጭ ሌላ ኦርደር አለ ካለ ስራው ተብላል አደንታይ- ይሄን አይወጣም እ?
እንዴ ቦሌ አይደል እንደ ሞልፍ ቦሌ ኦርደር ሰ- የሚሰሩ አሉ አንዴ ከእኔ አሁን ከገርጅ ቦሌ እጅ ከምሰራ ምን ችግር አለው ማማ ይሄ እኮ ከሆነ እኔ ማስወጣት አልችልም እኮ አዎ እና ዲስፓቸሩ ማለት ነገር ቦሌ እዛ የሚሰራ ቦሌ ቦሌ የሚሰራ ሰው ያለ እኔ እዚህ ጋር ቀርቼ ሌላ ሮቦት ምን ስንት ነገር የምሰራው አለ እንዴ ማማ ምን ችግር አለው ብንረዳዳ ኧረ ቀላል ነው እኮ እባካችሁ የምተጋገዝ
አላስኩም ይለኛል።
ሄሎ።
እንደገና ደግሞ እድራለሁ ይላልኝ ወንድስን ወይዬ ወይ አይወጣም ስራው ተብላል።
ወይ አንተ ግን ምን አይነት ማን ነው ግን አሞል ማን ነው?